ጤና ይስጥልኝ ብሉስፖርት ነው እባክዎ የምንወስደው
hello hello ብሉስፖርት እባክዎ የምንወስደው ጤና ይስጥልኝ እንትን አሁን ቴሌግራም ጋር ላክልኝ ተብዬ ነበር screenshot አድርጌ እሺ ልከዋል አዎ ልኬያለሁ ስልክ ቁጥሬና ስሜ ያስፈልጋል
ስሜ እሺ በዚህ ስልክ ነው የላኩት ቆይ አንድ አዎ ጊዜ ሰባ ነው የላኩትን አዎ ሰባ አስራ አራት አርባ ሰባት ዘጠና አራት እሺ የላኩትን አንድ ጊዜ ልየው እሺ
ምንም እኮ የለም በዚህ ዜሮ ዘጠኝ ሰባ አስራ አራት አርባ ሰባት ዘጠና አራት አይደል ዘጠና ምንም አዎ የላኩት የለም ነገር የለም እሺ ደግሞ አስራ ሁለት ዘጠና ቴሌግራም ላይ long time ago ነው የሚለው
okay እሺ አስራ ሁለት ዘጠና አንድ ዘጠና አራት ሰማንያ አንድ እስኪ check አድርጊ አስራ ሁለት ዘጠና አንድ ዘጠና አራት ሰማንያ አንድ ዘጠና አንድ ዘጠና አራት ሰማንያ አራት ነው አንድ አንድ ሰማንያ አንድ
ዜሮ ዘጠኝ አስራ ሁለት ዘጠና አንድ ዘጠና አራት ሰማንያ አንድ እሺ አዎ በዚህኛው ልኳል አዎ ልኬያለሁ እና እንትን ብዬ ነበር ትናንትና ውዝድ ነው ሳደርግ የትኛው ነው መጠኑ ሶስት መቶ ምን?
ብሩ ነው ወይ ስድስት ሺው ነው ስድስት ሺህ ነው እንትን ያለብኝ ሶስት መቶውን አውጥቼዋለሁ ከዛ ደግሞ አሁን ሶስት መቶውን አስገብቼዋለሁ መልሼ ድንገት ባላንሱ ከመጣ ብዬ
ሳስተላልፍ ይሉታለሁ መልስ ስናገኝ እናሳውቆታለን እሺ